ጤና ይስጥልኝ። ግቢው ውስጥ አውጥቼ አልገባልኝም። በአሪፍ
ለኛ አርፌ ረዲስ ነው የባኩም ነው እ ስልክ ቁጥር ሁሉ እንገር
ምን አሉኝ ደንበኛችን
ግቢው ውስጥ ገንዘብ አድርግቼ አልገባልኝም። ጨዋታ ውስጥ ሜዳ ውስጥ ዲፖዚት አድርገው እሺ
አ እሺ ግብይቱን ከየት ወዴት ነበር ያደረጉት አ አ አ
ምን አሉኝ
አላርም
እሺ ከየት ወዴት ነበር ያደረጉት አ ግብይቱን ከየት ወዴት ነበር ያደረጉት
ደ- ከቴሌብር ወደ ጃምቦ ቤት ለማስገባት እሺ እሺ ደንበኛችን ሙሉ ስሞትን ይንገሩን
ሙሉ ስም አብዱራህማን ሙሉ
አብዱራህማን መውሊድ በዚህ ቁጥር አለን እሺ ደንበኛችን አዳሽ ነው።
ቁጥሮትን ይንገሩን ዜሮ ዘጠኝ እሺ ሰላሳ አምስት እሺ ሀያ እሺ
ሰባ አንድ ዘጠና አራት
ሰባ አንድ ዘጠና አራት አ
እሺ ደንበኛችን የገንዘቡን መጠን ይንገሩን
የገንዘቡን መጠን ኢምሲ አወራ አርባ ሁለት ብር አርባ ሁለት ብር እሺ ደንበኛችን ይሄ ችግር የተፈጠረው መች ነበር
አሁን ከአስር ደቂቃ በፊት
እሺ እሺ ደንበኛችን አሁን በምነግሮት ስልክ ቁጥር ወደ ቴሌግራም ቻናላችን screenshot አንስተው ይላኩልን።
እሺ እሺ፣ እ- ለቴሌግራሙ ቁጥር ላስይዞት ዜሮ ዘጠኝ
አንዴ እሺ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ።
ልክ ነው። ወደ ቴሌግራም ቻናላችን ያሳልፉልን። ለሚመለከተው አካል እናሳልፍሎታለን።
እሺ።
እሺ ደንበኛችን ስለደወሉ እናመሰግናለን። ሌላ የምረዱት ነገር አለ?